ሳራ ዘጠና አራት
ስልሳ አራት ዘጠና
አዎ ምግብ ቤቱ አልደውም እያሉ ነው
አልደወሉም ማለት
አልደወሉም ማለት ያው አንድ አስር ደቂቃ ሆኗል እኔ ጋር ከገባ ማለት ነው።
እሺ አልታዘዘም ነው አልተያዘም። አዎ እየተከታተልኩ ነበር ምናምን ይል እንትን ሚራስ
ማነህ አንተ ፍቃዱ ብርሃን ፍቃዱ የሞተር እ
የሞተር order ኡ
የሞተር ነው ወይ የሞተረኛ ወር ነው እንዴ
አረ አይደለ እሺ እሺ ቆይ በቃ ልጠይቅልህ እደውልልሃለሁ እሺ ስልሳ ሶስት ስልሳ አንድ ሌላስ ስልሳ ሶስት ስልሳ አንድ አዎ complete በይልኛል ስልሳ ሶስት ስልሳ አንድ አዎ complete ልበልልህ አዎ complete ይበል አዎ አዎ ማን ነው ስሙ ስምሽ ማን ልጅ አለም እሺ እሺ ሚስተካከል ነገር የለውም ወይ በለው ሚስተካከል ነገር የለውም ወይ የለውም እሺ እልልሃለሁ እሺ የኔን ግን ያው ሰዓቱ እንዳለ ነው ታስተካክያለሽ እንግዲህ አሁን ገና ከታዘዘ ከታዘዘ ገና አስር ደቂቃ ነው። እሺ ለማንኛውም off time ከወጣብህ እጠይቃቸዋለሁ።
እነግርሻለሁ።
መጀመሪያ ታዘም ሊሆን ይችላል።
እሺ እሺ